ጤና ይስጥልኝ ሁሉ ስፖርት
አሎ
ሁሉ ስፖርት ነው የምንረዳው።
ቅድም እንትን deposit ላረግልህ ምናምን ብለሽኝ ስድስት መቶ ብር deposit አድርጌ ነበር እና እስካሁን ግን አልገባም። done ብሎኛል።
ቴሌግራም ላይ ልከውት ነው?
አዎ ቴሌግራም ላይ CBE ብር ማለት ነው።
done ካለ ገብቶልሃል።
እማ ቅድም አንስቶ ከሶስት ሰዓት በፊት እኮ ነው እንደዛ done ያለኝ። እስካሁን ግን አልገባም። refresh እያደረኩ refresh አድርገው ብዙ ጊዜ ያደረኩት እና አልገባም።
አልገባም።
block ሆኗል እንዴት account ኦ?
አረ block አይደለም የተጠቀምኩበት እኮ ነው።
እስቲ አሁን screenshot እንዳጋጣሚ አድርገው ሁሉ ይላኩልን።
እ?
screenshot አድርገው ይላኩልን። ሂሳብ ድጋሚ የሚለው ላይ ላከው?
አይ ሂሳብን screenshot አድርገው ይላኩልን። ሂሳብ የሚለው አሁን ላይ አባ- አዎ፣ በቴሌግራም ነው።
አዎ እሺ።